Abapotemelerito. Hello.
Hello.
Abapotemelerito.
እህ መለስ
እንደ በኦሮምኛው ለማቀየር ፈልጌ ነው። ይሄንን ጥር እሺ፣ ጥሪ
አዎ፣ ይሄ- ይሄንን ኦሮምኛው ለማ- ለማቀየር ፈልጌ ነው።
ቴሌቪዥን ጌም እና ይሄን ቋንቋው እሺ፣ ዘጠኝ ዘጠና አራት ይጠይቅ
ዘጠኝ ዘጠና አራት ቋንቋ ለመቀየር ስለፈለክ ከሆነ ዘጠኝ ዘጠና አራት
እሺ